የለም ሰላም ጤና ይስጥልኝ አለ እግዚአብሔር ይመስገን።
POS ባለፈው ገዝተን ክፍያ ፈጽመን ነበረ።
እሺ አዲስ ማሽን ነው hello hello ይሰማኛል። አዲስ ማሽን ነው አባዬ hello ወይ
ይሰማል?
አዲስ ማሽን ነው የገዛኸው?
አዎ እሺ እ አቤት ድምፅህ አይሰማም።
okay፣ አሁን ይሰማል?
አሁን ይሰማል። ቀስ ብለህ ነው የምታወራው። እሺ
አ፣ ሁለት ሳምንት አለ ከተመዘገ ከፈልን
መመዝገብ ነው መክፈል ነው የከፈልከው?
መክፈል ከፍለናል።
ስንት ብር ከፈልክ?
ሰባ ስድስት ሺህ እ
ሰባ ስድስት
እባክህ እኮ ስልክ እንድነግርህ ድምፅህን ከፍ አድርገህ ንገረኝና ዜሮ ዘጠኝ ስልሳው ላይ ደውልላቸው በቃ
አ- አላውቀውም። ዘጠኝ ስልሳውን
ልንገርህ እነሱ ናቸው ውል የሚያዋውሉት እነሱ ናቸው። አዲስ ማሽን ገዛ ግን ቆየብህ፣ ውል አልተዋዋልክም።
ይደውላችኋል ተባለ፣ አልተደወለም።
ውል እስተዋውላል agreement አልተዋዋልንም።
ዜሮ ዘጠኝ ስልሳ ያዝ። እነሱ ናቸው ውል ደውለው የሚያዋውሉ።
እሺ አሁንም ስልሳ
እሺ ስልሳ ሁለት ሰባት ላይ ደውልላቸው።
እሺ እሺ thank you እሺ